ሄሎ
ምን እንዳልኩሽ አዳማሽ
ሄሎ፣ ምን አሉኝ?
ይኸው አክሲዮን ከየት ነው የሚገኝ? French store አክሲዮን መግዛት ፈልጌ ነው። ሄሎ ሄሎ፣
ሄሎ፣ አይሰማም።
ይሰማኛል?
ምን አሉኝ?
French store አክሲዮን ማ- የ- የት ነው የሚሸጠው? ስንት ነው አንዱ?
የት አካባቢ ነው ያሉት እርስዎ?
ቡራዩ
ምን አሉኝ?
ቡራዩ ቡራዩ አካባቢ። ሄሎ
ሄሎ፣ ኦ፣ ይሰማኛል? ቡራዩ አካባቢ ነው።
እሺ። ከሰባ አምስት ሺህ ብር ጀምሮ መግዛት ይችላሉ።
እ፣ የት የት ነው አለ?
አ- አዲስ አበባ ቦሌ፣ ገርጂና ልደታ አለን office።
እሺ፣ የት ነው የሚገዛ? እንትን አክሲዮኑ ባንክ ላይ ነው ወይስ የትኛው ባንክ ላይ ነው?
ሁሉም ጋር ይችላሉ።
ሁሉም ባንክ አለው።
አዎ፣
እሺ፣ በቃ አ- ሰባ አምስት ትንሹ ነው ትልቁ ነው? ሰባ አምስት ሰባ አምስት ሺህ ትንሹ ነው ከዛ ጀምሮ እስከ ስንት ነው?
እስከ ሁለት ሚሊዮን ድረስ።
ከሰባ አምስት በታች የለም?
አዎ